አትልበልሽ ማደጃ ጓዳኝ ይውት ሚስት የኔስ መገኛኝ እችኔ ናት የኔስ እናት አዛኝ ናት ወይ ጋኔት እናቴ ልበሽ ማደኛ ጓዳይ ሕይወቴ ምስጢር የኔስ መገኛኝ አንቺ እኔ ናት አንቺ ናት አዛኝ ናት ወይ ካንቺ ተርባን ተጥምታ ችላ አሳድጋኝ አይታ ማትጠግበኝ ማትሰለቸኝ መሰላል ማግኘች አንቺ ውዷ እናቴ ሁሌም ከኔ ጋር ነሽ አትጠፊም ከአንጀቴ የደስታዬ ልኬት የኔ ሳቅ ጨዋታ እንድኖር የምትሻል በሰላም በደስታ ደስ ይለኝ ደስ ብሎ ሲከፋኝ ተከፍታ በቃል አይገለጽ የእናትስ ውለታ የእናትስ ውለታ የእናትስ ውለታ አትንኩብ እሷም ብቻ አልዘካት የለኝ አንቻ ጥላዬ ነች ከለላይ ሚስጥሬ ነች ከገላይ እናቴ ልበልሽ ማደኛ ጓዳኝ የሕይወቴ ሚስጥር የኔስ መገኛኝ አንቺ እኔ ናት የኔስ እናት አዛኝ ናት ወይ ጋኔት እናቴ ልበልሽ ማደኛ ጓዳይ ሕይወቴ ምስጢር የኔስ መገኛኝ አንቺ እኔ ናት አንቺ ናት አዛኝ ናት ወይ ካንቺ የለም የሚገልጻት ለቃላት ሚበቃ በልዩ ጥበቡ ተፈጠረች በቃ በደስታዋ ትሆኝ ክፉ ቀን ቢመጣ አሳድጋኛለች እንደ ሻማ ቀልጣ የአካሏ ክፋይ ነኝ የደሟ ትስስር የተቆራኘሁት በፍቅር በሚስት ተገምዶ ተፈትሎ ሁሉ እንዳይፈታ በልቤ ተቀርጿል የእናቴ ውለታ የእናቴ ውለታ የእናቴ ውለታ አትንኩብኝ እሷ ብቻ አትዘካት